አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ ሸግዬ እኔና አንቺ ሆነን ሸግዬ በማህል እግዜር ሸግዬ ምን ብለሽ ነበር ሸግዬ ምን ብየሽ ነበር ሸግዬ እኔና አንቺ ሆነን ሸግዬ የሰራነው ቤት ሸግዬ ዳርዳረው መርቂ ነው ሸግዬ ማሎ ገነት አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ ሸግዬ ተጣልተን ተኳርፈን ሸግዬ ተኳርፈን ተጣልተን ሸግዬ ሰይጣንህ ብለሽኝ ሸግዬ ሴታላምን ብዬ ሸግዬ አንጎራጎራለው ሸግዬ በስቶብኝ ስቃይ ሸግዬ አንቺ ልጅ አንቺ ልጅ ሸግዬ አንቺ ልጅ አንቺ አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ ሸግዬ ተናግሬ ነበር ሸግዬ እኔ ሳስቀድሜ ሸግዬ አሁን ምን ልናገር ሸግዬ ጋዞን ላይ ቆም ሸግዬ ላንቺ ብላኝ እንጂ ሸግዬ ለእኔም አስተመቼኝ ሸግዬ እወድሽ ነበረ ሸግዬ ማለት አይሰለችን አልመጣም ቀረሁ ሸጌ አልመጣም ቀረሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ካንቺ የበለጠ ሸጌ ፍቅር አገኘ